ጤና ይስጥልኝ።
አብሮ ይስጥልን ምን ልርዳዎት?
ቲክቶክ ላይ የስፒድ ሰው መኪና promote አይቼ ነው ሀያ ሀያ ሁለት ነው
አዎ።
ሁለት ነጥብ ሁለት እም?
ሁለት ነጥብ ሁለት ለነጥ ሁለት አ Okay cash ነው ነው ባንክ ነው ባንክ እናመቻችልታለን፣ ግን ዋጋው ሁለት ነጥብ ሁለት ነው።
Okay ድርድር የለውም ድርድር ይኖረናል የተወሰነ
Okay ባንክ ምን ያክል ነው እንትን የሚለው
ስምንት መቶ ሺህ ስምንት መቶ ሺህ Okay ሁለት ነጥብ ሁለት ነው ያልሽኝ እስከ ስንት ይመጣል ሁለት ሚሊዮን ሁለት መቶ ሺህ ብር።
እኮ እስከ ስንት ድርድሩ
እኮ ድርድሩ የተወሰነ ነው፣ ብዙ አይደለም።
እኮ ምን ያክል almost ትንሽ እኮ ቢያንስ በ- ብንደራደር እስከ ሀምሳ ሺህ ብር ቢቀነስ ነው።
ወይ ይሄማ ድርድር አይደለም አልተወደደም ግን
አልተወደደም አባት። አሁን ልብ ባለው መኪና እንትን አሪፍ አ- እንትን
ቦታቸው የት ነው አትላስ ጋር ፍላወርና ፓስተር እንገኛለን። ሲመጡ ይደውሉልን።
መስቀል ፍላወር መስቀል ፍላወርና ፓስተር ነው የምንገኘው። ሁለት branch አለን አዲስ አበባ ላይ።
Okay okay
ሲመጡ ይደውሉልን።
እሺ መልካም እሺ እሺ